Hello
ጤና ጤና ይስጥልን። ነገር ሰናይ አብረን ስጠለን
የሰናይ ስልክ ነው።
አዎ ከ ኢንኮ እኮ ነው የምንደውለው።
እሺ
እ፣ አገልግሎታችን ለማሻሻል እና የእናንተን እርካታ ለመለካት ጥናት እየሰራን ነበር እና እሺ ሁለት ሶስት ደቂቃ ወስደው እ፣ ቃለ መጠይቅ እንዲያደርጉልን ለመጠየቅ ነበረ።
ቴሌግራም ላይ ሞልቻለሁ እኮ አባዬ
ነው መች ዛሬ ነው?
እ፣ ከትናንት ወዲያ በጣም ጥሩ። እሺ፣ መቼ ነበር? ቅዳሜ እናመሰግናለን።
ዕለታ ለምንድን ቅዳሜ።
ነው?
እሺ እሺ፣ ቅዳሜ ያው በጣም ጥሩ። ብዙዎቹን የላክንላቸው ስላልመለሱልን አ እንዲሁ አ በስልክ እየደወልን ደግሞ ያልሞሉት እንዲሞሉ ለማድረግ ብለን የደወልነው በጣም እናመሰግናለን።
እሺ እኔም አመሰግናለሁ። እሺ እሺ፣ መልካም ቀን።
እሺ እሺ።